ሄሎ
ሄሎ
ሄሎ ሰላም ጤና ይስጥልን።
እ ጥያቄ ጠይቁና እንጂ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አለ። ስልኮት ላይ ነው።
ነው እንዴ?
አ
ከዛስ እዛ ላይ መልስ መስጠት ይችላሉ።
አ መልሱን አመለስኩት።
ከዛን እ ማንኛውም ሽልማት ካገኘው መጀመሪያ message ይገባለታል። እኛ ጋም system ያሳያል፣ ይደወልሎታል።
እሺ እሺ እሺ